Hello ጤና ይስጥልኝ። ዋሽንግተን Medical Center እባክዎ ምን ልርዳዎት?
MRI ብዬ ነበር። ስንት ብር ነው ሳንቲም አቋርጦ ቅድም?
አምስት ሂሳቡ ህፃን ልጅ አስር አመት ልጅ አልኩ።
With contrast ነው ወይስ without contrast?
MRI ነው ያሉኝ።
አምስት ሺ ሶስት መቶ
አምስት ሺ ሶስት መቶ አዎ። Without contrast ከሆነ without contrast ከሆነ አምስት ሺ ሶስት መቶ ነው። With contrast ከሆነ አምስት ስምንት ሺ ስድስት መቶ ብር ነው።
ያው ጨረር ምናምን ጨርሷል። ለ check ነው
ያው የታዘዘልዎትን ዶክተሩን መጀመሪያ ይጠይቁት። ዊዛውት ነው ዊዝ ያለ መድኃኒት ነው ወይስ የመድኃኒት የሚለውን መድኃኒት ለመድኃኒት- አይደለም ለ check ለ check ነው ብቻ። ያው ሁሉን ነገር ጨርሶ ሶስት ወሩ ነው መድኃኒት ሁሉ ጨርሶ
እሺ፣ እንደዛ ለ check ከሆነ ነው።
አምስት ሺ ሶስት መቶ
እስከ መድኃኒቱ
ለብቻው
እስከ መድኃኒቱ ሳ ስምንት ሺ ስድስት መቶ
ኧረ አስተያየት አድርግልና እንምጣ አንተየዋ። እኛም ተገጠር መጥተን ነው የለንም መድኃኒቱን ቻሉንና እንምጣ።
እንግዲህ እዚህ ላይ ተ- እንትኑ system ላይ የሚያሳየው እንደዛ ነው።
እኮ ህዶ ህዶ እኛ አሁን መድኃኒት የምንገዛበት ብር የለንም።
እሺ። አምቡላንስ ካልተጠቀሙ እ?
አምቡላንስ ካልተጠቀሙ አስተያየት ሊደረግልዎት ይችላል። ከየት ሆስፒታል ነው የሚመጡት?
እኛ በአምቡላንስ አንጠቀምም። ያው ልጅ እኮ ደህና ነው በራዲያ ነው ከየት የምንመጣው።
ሆስፒታል ነው የሚመ- የሚመጡት?
ተ- ተጥቁር አንበሳ ነው የላኩት።
ጥቁር አንበሳ።
አዎ።
እሺ፣ እዚህ መጥተው ማናገር ይችላሉ። አስተያየት ሊደረግልዎት ይችላል።
እህ። ማስተያየት እንደገና የራዲያ ከፍለን እኛም እ፣ እንትን እንዳይለን ነው ወጪ እንዳናወጣ እኮ ነው።
እ፣ ሌላ አምቡላ- ቦታ እኮ ይኸው ሌላ ይሰሙኛል ቦታ- ጋሼ? አንዴ አ?
እኔን ያዳምጡኝ፣ እኔን ያዳምጡኝ።
እ፣ እ፣ አምቡላንስ የማይጠቀሙ ከሆነ አምቡላንስ በእኛ ከኛ ይማር የሚነሱ ሰዎች አምቡላንስ በነፃ እንልካለን። አምቡላንስ service ኡን የማይፈልጉ ከሆነ መልሼ ደውልልዎታለሁ፣ አስተያየት እናደርግልዎታለን።
እሺ
አምቡላንስ አይፈልጉም።
አንፈልግም አምቡላንስ